ስዕል ሶስት እግዚአብሔር በቃሉ አማካይነት ሁሉን መልካም አድርጎ ፈጥሯል። እርሱ መሬትንና ተራሮችን ባህርንና ወንዞችንም ፈጥሯል። ከዚያም ሕይወት ያላቸውን ፍጥሮች ሁሉ በውሃ ውስጥ የሚኖሩትን አሶች፣ በአየር ላይ የሚበሩትን ወፎች እንዲሁም ደግሞ እንስሳትን ሁሉ ፈጥሯል። እግዚአብሔርም የፈጠረው ሁሉ መልካም እንደሆነ ተመልክቶ ተደስቷል።